ቤተሰብ የትንሽ ወር ኪሎ ኪሎ
ቤርሳቤ ነኝ። አይሰማህም?
ይሰማል ይሰማል። አስራ ዘጠኝ ዘጠና አራት አስራ ዘጠኝ ዘጠና አራት ምን ሆነብህ?
በእናትሽ አሁን እዛ አካባቢ ኢምፔሪያል አካባቢ ወርደራ ድርሼ ባልደራስ ስመለስ ተከትሎኝ መጥቶ ገባ። በእናትሽ
መስመር ላይ ጠብቀኝ።
እሺ፣ የት እሺ።
ነው ያለው?
ባልደራስ
ቸርነት ይወጣልሃል። እሺ
እሺ፣ እሺ። አሁን ሰ-